ሄሎ ጤና ይስጥልኝ እባክዎት ምን ልርዳ
ሚስኮል ምናምን
ምን አሉኝ ሚስኮል እንትና እ ሜሴጅ
ምን አይነት ምናምን ኬክ ወርዶልኛል ስኬት ምናምን ለዛ ነው እንደገና ስድስት ስልሳ አምስት ሰማንያ ሰባት ነው የጫነው ከዛ ደውል
ስንተን ይጫኑ የትኛው ነው ሚሴጅ ጋር ነው የዛኛው እኮ የትኛው ምን የሚለው ቁጥሩን ይንገሩኝ
ስልሳ አምስት እና ሰማንያ ሰባት
አምስት ሰማንያ ሰባት
እ ይቅርታ ይሄ የእሱ አገልግሎት አይደለም ምናልባት የሌላ አገልግሎት ይሆናል